ጣሉኝ እግሬን ሳልተጣመም ስትሮጥ ወጪን እከተላታለሁ የፍቅር ስሜቴን አጫውታታለሁ አጫውታታለሁ አጫውታታለሁ አጫውታታለሁ አጫውታታለሁ እጄንም እግሬንም ጆሮዬን አይኔን ማልከታም እጄንም እግሬንም ጆሮዬን አይኔን ማልከታም እግሪህን ቅጣሉኝ እግሬን እቀጣለሁ አይኔህን ቅጣሉኝ አይኔን እቀጣለሁ ጆሮህን ቅጣሉኝ ጆሮዬን እቀጣለሁ እጅህን ቅጣሉኝ እጄን ሳልቀጣም ለስላሳ ገላዋን የምነካበት እኔ የደስታ ስሜት የምፈጥርበት እኔ የምፈጥርበት እኔ የምፈጥርበት እኔ እጄን ሳልቀጣም እጄን ሳልቀጣም እጄንም እግሬንም ጆሮዬን አይኔን ማልከታም እጄንም እግሬንም ጆሮዬን አይኔን ማልከታም እጅህን ቅጣሉኝ እጅህን እቀጣለሁ እግርህን ቅጣሉኝ እግሬን እቀጣለሁ አይንህን ቅጣሉኝ አይኔን እቀጣለሁ ጆሮህን ቅጣሉኝ ጆሮዬን አልቀጣም ጆሮዬን ለሷ ስል በጣም ወደድኩኝ ለስላሳ ድምፆቿን ስለሚያሰማኝ ስለሚያሰማኝ ጆሮዬን አልቀጣም ስለሚያሰማኝ ጆሮዬን አልቀጣም እጄንም እግሬንም ጆሮዬን አይኔንም አልቀጣም እጄንም እግሬንም ጆሮዬን አይኔንም አልቀጣም ጆሮህን ቅጣልኝ ጆሮዬን እቀጣለሁ እጅህን ቅጣልኝ እጄን እቀጣለሁ እግርህን ቅጣልኝ እግሬን እቀጣለሁ አይንህን ቅጣልኝ አይኔን ላልቀጣም የሚወዳት ልጅ አያታለሁ በጣም አያታለሁ በጣም አያታለሁ በጣም አያታለሁ በጣም አያታለሁ በጣም አያታለሁ በጣም አይኔን ሳልቀጣም አያታለሁ በጣም አይኔን ሳልቀጣም አያታለሁ በጣም አይኔን ሳልቀጣም አያታለሁ በጣም አያታለሁ